ጤና ይስጥልኝ ሁለት ሰዎች እባክዎ ምን ልርዳዎ?
እንዴ ቴሌግራም እያወራችሁ አይሰራም ምኑን አይሰራም?
ቴሌግራም ፎቶ ምናምን ልኬላቸው አላዩትም ብሩ መጠን ማለት ነው።
ቴሌግራም ላይ ይግቡና የጻፍኩልዎትን ይመልከቱ ደንበኛችን።
አልገባልኝም ምን ብዬ እኮ ነው።
እኮ ቴሌግራም ላይ ይግቡና እዛ ላይ የጻፍንልዎትን ይመልከቱት።
እሺ